የጥሪ ማዕከል እባክዎን ልርዳዎት?
ቦ- እንትን ቦታ ልታይልኝ ፈልጌ ነበር።
እሺ፣ ለመቼ ነው? ከየት ወደ?
ላይ ዱባይ ላይ
እሺ፣
ለእሑድ ሮብ
ለእሑድ መሄ- እሑድ መሄጃ ሮብ መመለሻ ነው መመለሻ። OK፣ እሺ፣ እያየሁት ነው። ያው ምናልባት አሁን ቅናሽ ያለው የ ET ነው።
ET ሳይሆን የ Fly Dubai ነበር የፈለኩት። ቅናሽ ዋጋው ሳይሆን ምንት ነው ሲ- ቦታ አዎ፣ የለም እሑድ ሄዶ ሮብ መመለሻ Fly Dubai፣ Egypt Air፣ Ethiopian Airlines Saudi Air፣ Turkey Emirates።
ለምን ሄዱ እንትን የ Fly Dubai የለም ነው Fly Dubai የለም፣